ከሰማንያ አምስት በላይ ሄሎ
ወይ እና ካሽ ሪኮርዱን ልነግርሽ ነው።
እሺ ና እዚህ በቃል ከይዛቸው ነው
አስራ አራት ሰላሳ ሁለት አንተ የለም እጂ
ሄሎ አስራ አራት ሰላሳ ሁለት
የለም በለው ሰላሳ ሰባት ሰባ ስምንት እኮ ይመጣል ሂዱ ባ
ይዟት እንዳ ባይደን ቤ
አድል ደሜ ይበቃል ይዞት እንዳ አለ ልጁ ዋጋ ባያጃን አጠባትም አስራ አራት ሰላሳ ሁለት ሰላሳ ሰባት ሰባ ስምንት እም እም
አይ እያመጣልኝ አይደለም። እሺ ወይ ተሳስተክ እንዳይሆን ኦንላይን ላይ ነው የቆረኩትኝ ኢቢ ገሬ
እሺ፣ እና ንገረኝ ወይ ትኬት አስራ አራት ሰላሳ ሁለት ሰላሳ ሰባት ሰባ ስምንት አይ በዛ እያመጣልኝ አይደለም። እሺ ወይ ሌ- እ፣ አፕ- ትኬት ID ውን ረጅሙን ቁጥር ንገረኝ።
ረጅሙ ዋጋ ስንት ነው ይባላል መጨረሻ መጨረሻ እዚህ ነው ያለው ID የሚለው አለ አይደለም?
ረጅሙ ክት- የትኛው ነው እ፣ cash record የሚለውን የነገርኩሽ።
አይደለም ID የምትላለች ከላይ ትኬቷ ላይ ሌላ ኮድ የለውማ።
አቦኒ ጋ በቀሪ ከላይ ID የምትላለች date ምናምን ብሎ ከሚ ከሚ- ኧረ በገዛ- ከሚለው በታች ID ብላ spelling እና ID ቅልቅል አዎ spelling እና ቁጥር ቅልቅል ኮድ እሺ ዘጠና ስምንት B
አንዴ እሺ ዘጠና ስምንት B hello hello ዘጠኝ DD ሶስት ጊዜ ዘጠኝ DD ሶስት ጊዜ ዘጠና ስምንት B ዘጠኝ B ዘጠኝ DD DD ሶስት ጊዜ እሺ
ሰባ ዘጠኝ አርባ አምስት አስራ ሶስት እህ
ኢ እህ አምስት ዜሮ ሶስት እህ
አንድ አምስት ሁለት
የመቼ ጨዋታ ነበር አባ?
ዛሬ
እስቲ screenshot አድርገህ መሴንጀር ላይ ላክልን። እያመጣልን አይደለም። እሺ
እሺ እሺ አባቴ መልካም